Hello?
What do you
ሰምቶ ነው።
ሄሎ
ሌላ የሰማው አለን አንድ ለሀ- ለሰሊ ቅጅለት እሺ መሰረት ነው የምልታዘዝ
መሲ ወዬ ፍ- ፍቅር አለች እንዴት አጠገብ?
ፍቅር አለች ግን ማገናኘት አልችልም ስም ንገረኝ ሚኪያስ ነኝ።
ሚኪያስ ምንድን ነበር ኦርደር ነበር እና ወደ ሬስቶራንት መልስ ተብዬ እነሱ ደግሞ አልቀበልም እያሉ ነው። አርባ አራት ሀያ አንድ አርባ አራት ሀያ አንድ customer አዎ።
cancel እ፣ አልቀበልም ብላለች ቅድ- ሰ- ፍቅር ሚኪያስ መልስ ብለሽ ነበር አይደል ቆይ እ፣ ሚኪ እነሱ እንዲያናግሯቸው አሳውቅልሃለሁ አልቀበልም ነው ያለዋ አ እሺ እሺ እና አስቀምጬልኝ ወይስ ልጣ ወይስ ምን ላድርግ?
ቆይ ጠብቀኝ አሳውቃቸዋለሁ ይቀበሉሃል አሁን ደውለው ይነግሯቸዋል እሺ ይዘህ ሂድ እያሉኝ ነው እነሱ።
እኮ ይ- እንትን እንደ- አሳውቅ የለው ሬስቶራንት ቀበልም እንዳሉክ
okay ደውለው ልጠብቃቸው ነው?
ይነግሩ አዎ አንዴ ጠብቅ ደውለው ተቀበሏቸው ይሏቸዋል እሺ እሺ ሚኪ ወይኔ ደውልልሃለሁ እሺ እሺ መሲ እሺ።
እሺ